Hello Hello ጤና ይስጥልኝ ሀሚድ ነው ምን ልርዳ
የወደቅነው ነበርና ለማስመለስ
ካሻልኩት ንገረኝ
አስራ ሁለት እሺ
ሰባ እሺ አስራ ሁለት ሰባ እንደገና
እ? አስራ ሁለት እሺ ሰባ ከዛ በኋላ አስራ ሁለት ነው ያልከኝ ሰባ አስራ ሁለት ሰባ አስራ ሁለት ሰባ ስድስት
ሀምሳ ብር አለ ቦነስ ሪፈንድ ማለት ነው እሺ